hello ጤና ይስጥልን ቤት ቤት
hello እናት እንትን ነበረ ቤት deposit ለማድረግ ማለት ነው።
እሺ ከ India card የሚለው እ
ከ ATM ማለት ነው።
እ አቢሲኒያ ምን የሚለው አቢሲ ከአራት እኮ ስትገቢ Chapa ውስጥ እሺ Chapa ላይ Telebirr ይላል። በፊት CBE የሚል ነበራል እሺ
እና BOA card የሚል አለ።
እሺ
እሱ ማለት አሁን እኔ account ኤ ላይ ከ ATM ቁጥር ሞልቼ ነው መሙላት የምችለው እንዴ?
እስቲ ቆይ አንዴ check ላድርግለት። ጠብቀኛል መስመር ላይ እሺ የ BOA card ነው። እሺ
እኮ ካርድ ይላል ATM card ነው አዎ
እኮ ምንም እዚህ ላይ ያለው እዛ ላይ ካርድ ላይ ባይሆን አዎ ATM card
እኮ ምኑ ነው የሚሞላው የ ATM card ላይ ያለው ምኑ ነው የሚሞላው?
እ የ ATM ቁጥሩ ነው ምኑ ነው አያሳየኝ ብዬ ነው።
ATM ቁጥር አለ አይደለ? ቁጥር ኤቲኤም ካርዱ ላይ ያለውን ቁጥር ነው የምታስገባው።
okay አንቺም በደንብ እንትን አላልኩም።
አዎ እስቲ ቆይ አንድ ጊዜ ወይ ላገናኝሽ።
ሄሎ
ሄሎ እ የካርዱ ቁጥሩ ላይ አለ አይደለ? የ BOA ካርዱ ለፊት ለፊት ትልልቅ ቁጥሮቹ በትልቅ የጻፉት አዎ እነሱን እዛ በ- ልክ BOA ካርድ መርጠህ ስትገባ ባዶ ቦታ አለ፣ box ትልቅ box okay እሱ ላይ ታስገባና ቪዛ ነው አይደል ያንተ BOA ካርድክ?
ኤቲ- ኤቲኤም ነው የሚባለው ምን ገባኛ ቪዛ ነው የሚለው አይደለ? ጥግ ላይ ቪዛ አሁን የውጭ ከሆነ እንደ ማስተር ካርድ ምናምን ብሎ ይጽፋል።
እኮ እኔ ዝም ብሎ እዚህ ነው እኮ ቪዛ ነው የሚለው አይደለ? ጥግ ላይ አዋ ቪዛ ነው አላልኩም።
ቪዛ እኮ ሰው እሷ ቪዛ ነው የምትለውን click ታደርግና ኮድን ታስገባለህ PIN ኑን ከዛ ቀጥታ ከ POS ኡ ላይ ወይም ከእንትኗ ከምድረው በ POS ይቆርጠዋል ማለት ነው። ኤቲኤሙን ተጠቅሞ ከኤቲኤም ላይ ይቀንሷል ካለው ብር ላይ
okay ከ account ኡ ላይ ማለት ነው።
አዎ። ከዛ logged message ምናምን የሚል ይደርሰሃል ከራሱ ከ BOA ካርድ ከ BOA ባንክ አዎ።
ከዛ ይቀንሷል ከ account ላይ ወደ ቻፓ transfer ይደረጋል ማለት ነው።
አዎ።
እም፣ እሺ እሺ